ሄሎ ሄሎ፣ ጤና ይስጥልኝ።
አቤት።
አቶ ፋሲል ደበላ አዎ፣ ከ We Plus Solution ድርጅት ነበር ደውልሎት።
እሺ፣ ድርጅታችን የትራንስፖርት አገልግሎት ሰጪ ተቋም ሲሆን አሁን ላይ ለአሽከርካሪዎች ለየት ያለ ነገር ይዘን መጥተናል።
እሺ፣ ያ ምንድን ነው? ከእያንዳንዱ trip ላይ የምንቆርጠው አስር percent ሲሆን እ፣ ከዛ ላይ አራቱን percent መልሰን ለአሽከርካሪዎች የምንቆጥብ ይሆናል። ይህንንም ደግሞ ታሳቢ ያደረግነው አሽከርካሪዎች አሁን ላይ የሚገባቸውን ጥቅም እያገኙ ነው ብለን አናስብም። ለምሳሌ የሕክምና የጡረታ እንዲሁም ሌላ ጥቅማ ጥቅም ስለሌላቸው ይህንን በጋራ የሚቆጥቡበትና በጋራ አቅም የሚፈጥሩበትን ስርዓት ይዘን መጥተናል።
እሺ።
ሀሳባችን ይታል
አይ፣ አ- አ- አሪፍ ነው። ምንድን ነው ያልከኝ? እንትኑ We Plus Solution Provider የሚል application አለን። እሱም እሺ።
ከ Play Store ወይ ከ App Store ላይ አውርደው እዛ ላይ አዎ።
መመዝገብ ይችላሉ።
እሺ፣ በተጨማሪም ደግሞ የቴሌግራም ቁጥር አለን። document መላክ ከፈለጉ በዛም መላክ ይችላሉ። እየነዱ ከሆነ ልላክሎት፣ ይሄ ነው ወይስ?
አይ እያሽከረከሩ ከሆነ ልላክሎት። ካልሆነ በቃ እሺ፣ ደግሞ text አድርግልኝ፣ text በቃ።
አድርግልኝ።
እሺ text እሺ።
አደርግሎታለሁ። በዛ ቁጥር ማንኛውም ሀሳብ፣ አስተያየት፣ ጥያቄ ካሉት እንቀበላለን። መልካም የስራ ቀን ይሆንሎት።
እሺ፣ እሺ፣ እሺ።